ሄሎ ሄሎ ሰላም ሰላም ሰላም ምን ላድርገው?
አሎ ሰላም ነው።
ሰላም ምን ላድርገው?
አይ ገንዘብ አልደርሰኝ ብሎ ነበር withdraw አድርጌ የመቼ ነው?
ትናንትና ነው እና እስካሁን አልደረሰም። ለምን እንደሆነ እኔ እንጃ ይዘገያል። እናንተ
በቻፓ ነው ያደረጉት?
በ- በቻፓ አይደለም። በ- አዎ በቻፓ ነው፣ በ account ማለት ነው። አቢሲኒ እሺ በስልክ ቁጥር ነው ቤት ቤት የሚጠቀሙት?
በስልክ ቁጥር አይደለም።
እሺ ስልክ ቁጥሩን ይነግሩኛል?
እ ሀያ ዘጠና
እሺ ሀያ ዘጠና
ዜሮ ሰባት እሺ
ስልሳ ዘጠኝ
እሺ ስንት ብር ነው?
አምስት መቶ ብር ነው።
እሺ አንዴ መስመር ላይ ጠብቁኝ።
እንደዚህ ስምንት መቶ ሰርፍ ነው።
አምስት መቶ ብር ነው አይደል?
አዎ አዎ
እሺ ይገባሉታል። process ላይ ነው።
process ላይ ነው።
አዎ
አይ ቅድም ደውዬ እንደዚህ ተባልኩኝ። እኛ ስናስገባ ይፈጥናል። እኛ ስንበላ
እኮ አይ ትንሽ የ system ችግር አጋጥሟቸው ስለነበር ነው ቻፓ ጋር አስተካክለውታል። እያስገቡ ስለሆነ ይገባሉታል።
አይ ሽማ እኛ ስንበላ እንትን አለን።
እኮ እኛ እኮ